ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለዳው
ፊስቱ ሰላም
እግዚአብሔር ይመስገን።
አይ የሆነ ብር ከቴሌ ብር ወደ አካውንት የነበረ አርጌው ከዛ ሲቢ ብር ገብቷል ነው የሚለው ሜሴጅ የላከው ግን እኔ ዲፖዚት አርጌው አልጓል ነው የሚለው ከ- ወደ ሁለት ሶ ግን ይሄ ደግሞ ተደጋጋሚ ነው ወደ ሶስት ሺህ ብር ነው ምናምን እንደዚህ አድርጎ ከቴሌ ብር የተላከለትን message በቴሌግራም ይላኩልን።
እሺ ቁጥር የያዙኛል የቴሌግራም
በቃ እልክልሻለሁ